ይሰማል። ስለ ፓስፖርት አወጣጥ ነበር። ስለ ቪዛ
ፓስፖርት አወጣጥ እሺ፣ ፓስፖርት መጀመሪያ ኦንላይን ይመዘገቡና ቀጠሮ በቀጠሮ በተያዘለት ቀን ሄደው አሻራ ይሰጣሉ፣ ኢሚግሬሽን ማለት ነው።
እሺ፣
website ኡን ልስጦት፣ ኦንላይን የሚሞሉበት
እሺ፣ እሺ።